ተቋረጠ።
ኪሎ ወዲያ- ትሪሎ እሺ ሰማንያ ሰባት አርባ ስምንት ፈተናው እንታይ አሀ፣
ሰማንያ ሰባት አርባ ሶስት ሀምሳ ስምንት ያልከኝ አዎ አዎ አዎ
ምንድን ነው የሆነው? እሺ እሺ እንትኑ ወሩ ደርሶ ማለት ነው። ሚልክ ሼክ ነው ምን መብራት ጠፋ ሳይሰራ። ስለዚህ ከስማን ንገሯት እና ወይ ይዤው ልምጣ ልበልሽ እኮ ብዬ ነው ላሳውቅ ነው።
ይሄ አንድ እ የሬስቶራንት ነው።
ክላስክ በርገር ነው የሚለው።
እሺ አገናኘኝ።
እሺ፣ አንዴ ጠብቄ ካርድ ልገባጃለሁ።
እሺ አገናኘኝ።
እሺ እየደረስኩ ነው ጠብቂ።
ፕላን እደውልላችኋለሁ። ተወው በቃ ያው ያው ያው በቃ አውሪያው
ፈታልኝ ገማን እደውልላችኋለሁ።